ሄሎ
ሄሎ አቤት
ሰላም ዋላችሁ።
እግዚአብሔር ይመስገን።
ከ- ባንክ ያለበት ኮሮላ ፈልገን ነበር።
ዕዳ ያለበት ነው የሚመቻችለት።
እ? እዳ ያለበት ዕዳ ያለበት ኮሮላ የለንም፣ የሚመቻችለት ግን አለን።
እም፣ ስንት ሞዴል አለ?
ሁለት ሺህ ሰባት
ዚህ ሰባት ለስንት አዎ።
ዓመት ነው? ስንት ዓመት ነው የምታመቻችው?
ባንክ እስከ አንድ ሚሊዮን ብር ድረስ ይመቻችልሃል።
ባንክ እስከ አንድ ሚሊዮን ሀያ ስምንት ነው ጠቅላላ ዋጋው፣ አንድ ነጥብ ስምንት cash ማለት ነው። የፍተሻ ዋጋ ነው።
እ፣ ከዛ የሚቀንስ የለም። ቢቶች ቢትስ አለን።
ወረድ ያለ ሁለ- ነገር ነው።
አዎ አስራ ሰባት ከሀምሳ የሚባል አለን ቢትስ።
አስራ ሰባት ከሀምሳ ሁለት አዎ ሁለት ሺህ ሁለት ሞዴል
ባ- ባንክ ስንት ነው የሚመቻቸው?
ባንክ እስከ አራት መቶ ሺህ ብር ድረስ ምናምን ይመቻችለታል።
አራት መቶ አዎ
በስንት ዓመት የሚቀበለው? እኛ እ፣ ትንሽ እየከፈለ ነው።
ለሶስት አመት የሚከፈል አዎ ምን ያህል ነው?
እ ምን ያህል ነው በወር ገቢ?
ምን የሚከፈለው አ፣
አስራ ምናምን ሺህ ነው የሚሆነው። አራት መቶ ሺህ ከሆነ ትንሽ ነው። አስራ ምናምን ሺህ ብር ሊደርስብህ ነው።
የት ነው የምትገኙት?
መስቀል ፍላወር ናዝራ ሆቴል ፊት ለፊት።
እሺ፣ በቅን እናት የገበያ እሺ።
ሁኔታ ነው።
እሺ እሺ አባ-